Hello, can I speak in the service delivery? Hello? Hello?
አቤት Hello, can I speak?
ሰላም ነው።
እግዚአብሔር ይመስገን። ምልደት ዳዊት ቴሌቪ
አይ ስለ ቴሌዋን ጠይቆኝ ነው የደወልኩት።
እሺ፣ ቴሌቪን ጌም ነው። የጥያቄና መልስና የእድል ጨዋታ አለው። ኮከብ እ?
ዘጠኝ ሰማንያ የቴሌቪን game ጥያቄና መልስና የእድል ጨዋታ አለው።
ነው
አዎ፣ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውሉና ሰባ ቁጥር ተጭነው አማርኛ ያርጉ። ሶስት ቁጥር ለመጫወት የሚለውን ይንኩና ጥያቄና መልስና እድሉን ይሞክሩ የሚላለን። ጥያቄና መልስ በ coin የእድል ጨዋታ በስኬት ነው የሚጠቀሙት።
እሺ፣ ኮከብ ዘ- ዘጠና ስምንት ነው።
አይደለም ኮከብ ዘጠኝ ሰማንያ አምስት መሰላል።
እሺ እሺ እሺ መልካም ጊዜ። እሺ bye